ሄሎ ሄሎ ጤና ይስጥልኝ።
አበስል ሰላም ነው።
አለ እግዚአብሔር ይመስገን።
ታሽ ሬጅስተር ማሽን ፈልገን ነበረ።
እሺ አለን። ከኮምፒውተር ጋር የሚገናኝ እ?
ከኮምፒውተር ጋር የሚገናኝ አለን።
ትንሿ አልነበር ለጊዜው የፈለግነው የትኛው?
ትንሿ ኮምፒውተር ማስተገለልን ብላ ምትመጣው እላት ውይ እሷ የለችንም ገና እየጠበቅን ነው። አልገባም ይቆያል አላወቅንም።
ነው አይደለም?
ገቢዎች አ፣ የት የት አቅራቢ ስላላቸው list እነሱ ጋር ሞክር። ለማንኛውም
አዎ የምታውቂያቸው አሉ።
አይ የለም ገቢዎች list አላቸው፣ አቅራቢዎች list ስላላቸው የት የት እንደሚሸጥ manual ኡን ፈልጌ ነው ብለህ list ኡን ውሰደው ከእነሱ።
ስንት በቃ ታገናኘ ያ በኮምፒውተር እያ የሚገናኘው ስንት ነው?
ሀምሳ ዘጠኝ ሺ አምስት መቶ ብር
አጠይቂ ሀምሳ ዘጠኝ ሺ አምስት መቶ ብር።
ጥሩ በቃ እሺ። ይሄኛው ሳላገኘው ደውላለሁ።
እሺ